Can I send it to you? ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ናቸው?
እግዚአብሔር ይመስገን።
የዩቲዩብ ስልጠና መውሰድ ፈልጌ ነበር።
እሺ ስሞትም አለበት።
አቤሴሎ ማጥናፍ
ሄሎ አቤሴሎ እሺ
አጥናፍ
አዴት ነው አቶ አቤሰሎ?
ወይ እ?
አድራሻው ወዴት ነው?
አዲስ አበባ
ስልክ አለው? ይቅርታ መረጃ እያስች የሆነ ነው አዎ፣ ይሄ ቁጥር ወይስ ልንገርሽ?
ከይቅርታ ጋር
አስራ ሶስት
ዜሮ ዘጠኝ አስራ ሶስት ስልሳ ሁለት ስልሳ ሁለት ሀምሳ አንድ ሀምሳ ስድስት ሀምሳ አንድ ሀምሳ ስድስት አዎ፣ አዎ፣ የሚኖሩት አድራ- አዲስ አበባ ነው።
አዲስ አበባ ነው።
እሺ አቶ አቤሰሎ ትምህርት የሚሰጠው አራት አይነት ኮርሶች አሉ።
እሺ content marketing፣ editing፣ በጎ አድራጎት
okay፣ okay።
ዩቲዩብ account ካለዎት የፈለጉትን መርጠው ከዚህ ተምረው specialized አድርገው ዩቲዩብ- ዩቲዩቦትን ማስፋት ይችላሉ ማለት ነው።
ወይ ምን አልሽኝ?
ከነዚህ ከአራቱ ውስጥ ዩቲዩብ account ካለዎት የፈለጉትን መማር ይችላሉ።
okay፣ ከአራቱ ማለት ነው። ምን ምን ነበር ያልሽኝ?
ከኋላ ግን ድምፅ አለ፣ ይቅርታ።
እሺ ምን ምን ነበር ያልሽኝ? course content marketing፣ በጎ አድራጎት እና editing ከነዚህ ውስጥ የፈለጉትን መማር ዩ- ዩቲዩብ account አለዎት?
አልከፈትኩም ማለት okay። እ፣ social media ላይ ይሰራሉ?
ተወስነ social media ላይ ይሰራሉ?
አዎ፣ አዎ፣
እሺ ከነዚህ ውስጥ የፈለጉትን መማር ይችላሉ። እ፣ ለ- አጠቃላይ ትምህርት የሚሰጠው ለስድስት ቀን ብቻ ነው። ክፍያችን አስር ሺህ ብር ነው። በአካልና በኦንላይን ነው የምንሰጠው። በአካል ከሆነ ከአስር ሰዓት እስከ አንድ ተኩል ነው። በኦንላይን ደግሞ የሚማሩ ከሆነ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ባለው video link እንልክሎታለን ማለት ነው።
እሺ፣ እሺ፣ ክፍያችን አስር ሺህ ብር ነው። ለአንድ ኮርስ ክፍያችን አስር ሺህ ብር ነው።
እሺ፣ እሺ፣ እሺ። አመሰግናለሁ በጣም እሺ እናመሰግናለን።
እሺ፣ እሺ።